ሄድን።
ሄሎ ሄሎ
ስሚ፣
ከደብረ ብርሃን ወደ መሀል ሜዳ ትኬት ፈልገን ነበር።
እ
ከደብረ ብርሃን ወደ መሀል ሜዳ
ምን አልሽኝ?
ከደብረ ብርሃን ወደ መሀል ሜዳ ትኬት ፈልጌ ነበር ነው ያልኩሽ።
እኮ የለም መናኸሪያ ውስጥ አዎ፣ መናኸሪያ ውስጥ የለም።
ወዴት ነበር ያልሽኝ?
መሀል ሜዳ
እሺ ቆይ አንዴ ጠይቄ ልንገርሽ።